ጤና ይስጥልኝ ብዬ ኢትዮጵያ ሰላም ነው ቆም ልጋ እንትን ነበረ ጋዝ ኤግዛስት ጋዝ ይዞ አስመዝግበን አስራ አምስተኛ ቀን ነው
በዚህ ስልክ ነበር ያስመዘገቡት ደንበኛቸው።
ዜሮ ዘጠኝ አስራ አምስት ዜሮ አምስት ሀምሳ ስምንት ሰላሳ አራት
ይቅርታ ዜሮ ዘጠኝ አስራ አራት ድምፆት ትንሽ ርቋል። ደንበኛቸው ዜሮ አምስት
ዜሮ አምስት ሀምሳ ስምንት ሰላሳ አራት ሀምሳ ስምንት ሰላሳ አራት እሺ አን- check እያደረኩ ሩት ባርና ሬስቶራንት ሩት ባርና ሬስቶራንት ነው።
አዎ ተመዝግቦ ወደሚመለከተው ክፍል ተልኳል። እስካሁን ምንም አይነት መልስ አልሰጡትም።
ስራ ቁመናል።
ይቅርታ ደንበኛችን ድምፆት የተቆራረጠ ነው። ተመዝግቦ ወደሚመለከተው ክፍል ተልኮሎታል። እስካሁን ምንም መልስ አልሰጠም።
መቼ ነው የሚመጣው?
ይቅርታ ደንበኛችን ድምፆት በጣም የተቆራረጠ ነው።